አይቼዋለሁ ኤጂቻን እታች አለ። የት ምግብ ቤት ነው ግን? ወይኔ ታ- ይህ ምግብ ቤት ነው ሊለያይት ይችላል። ቀን ነበር።
ሄሎ ሄሎ ዚያድ ከስተመር ዴሊቨሪ ስለወደደባትና ይቅርብኝ እኮ እ አዎ እያለች ነበር። አሁን ደውላት
በቃ እሺ። የት ምግብ ቤት ነበር? ከየት ምግብ ቤት ነበር ያነሳኸው?
አምሮኝ
አምሮኝ የት
ቴምሲ
እ እ ቴምሲ
አምሮኝ ሴምሲ። ቆይ እሺ አ
እሺ፣ ቆይ አንዴ መስሎኝ ጠብቀኝ።
እሺ
እሺ አምሮኝ ሰሚት ማለት ነው አይደለ? እስኪ እሺ አዎ።
እስኪ እስኪ መልሰውና አሳውቀን።
ምን መልሻለሁ ብለን በዚህ ቦት ስልክ ላይ ነው?
አሳውቀን። አይ አይደለም ቦት ላይ አሳውቀን።
እሺ እሺ ዚያድ ይቅርታ እሺ